hello ሰላም ጤና ይስጥልን ቤተሰቤት።
ኧረ withdraw እያረኩኝ withdraw እያረኩኝ አይገባም። ምንድን ነው ምክንያቱ?
ምንድን ነው የሚልክ? ከ account አልቆረጠም?
ከ account ቆርጦ እም፣ አሁን ደግሞ processing ነው ምናምን ይለኛል።
okay ቆይ እሺ፣ ጠብቀኝ አንዴ ላስተላልፍልህ። hello
hello
hello፣ አቤት
ሰላም ነው።
እ፣ withdraw እያረኩ processing ይለኛል። pending ነበረ መጀመሪያ የሚለው አሁን ደግሞ processing ይለኛል።
okay እሺ፣ ቤት ቁጥርና እንዴት ትነግረኛለህ? check ላድርግልህ።
ሰባ አምስት አርባ አራት ሀምሳ ሶስት ሀምሳ ሶስት አሁን አሁን በቅርብ ሰዓት ከሰላሳ ደቂቃ በፊት ያደረኩት withdraw okay በቻፓ ነው።
በቻፓማ አ- አ- በቻፓማ መለስኩት እሺ ወደ account አስገባሁትና በእንትን ደግሞ አ- ማ በቻፓ አወጣሁት እንትን አልኩ። አዎ በምንድን ነው ጅዶ ያደረከው?
በቻፓ በቻፓ ከሆነ ይቆያል system ላይ processing ብሎ system ላይ ይቆያል። በቻፓ ከሆነ ያረከው በሳንቲም ፔ ከሆነ ወዲያው ነው የሚገባል።
በምን ከሆነ ሳንቲም ፔ ከሆነ አዎ ሳንቲም ፔ ከሆነ ይገባል። ቻፓ ወደ ከሆነ አካ- ትንሽ ወደ account ኡ አትመልሽልኝ።
መመለስ አይቻልም። ወጥቷል already አምስት መቶ ይቆያል?
ብር ነው አይደለ?
አዎ አዎ ትንሽ ይቆያል። እስከ ሁለት ሰዓት ድረስ ሊቆይ ይችላል።
እ?
ሊቆይ ይችላል። ከአንድ ሰዓት እስከ ሁለት ሰዓት ድረስ ሊቆይ ይችላል።
እሺ እሺ አይ እሺ